ይደውልለታል።
hello ነው ሰላም ነው እግዚአብሔር ይመስገን።
አለ እኔ ቅድ አሁን ደውለክ ነበር ቅድም አዎ፣ ከ mobile shop አይደለ አዎ፣ ክፍያ አዎ አዎ አዎ ሰው ምን መሰለክ ይቅርታ ወንድሜ እኛ ከ finance I think ትንሽ ቆ- ቆይቶበት ነው ለሲሳይ እና ነገ ይገባሉ በቃ ነገ የመጨረሻ መልስ እንሰጣለን በጣም ይቅርታ እነሱንም እናናግረዋለን ፋይናንሶችንም እናናግርላለን አይደለም አሁን አንቺ ስታስቢ እኛ የእኛን ሀያ አምስት ሺህ መብላታችንን አትይ። ሀያ አምስት ሺው አ- አዎ።
አምስት ሺው አልቋል እሱ ጋር እሺ አዎ ያው በሳምንት እስከ አስር መመላለስ ሺህ ብር ምና ለምን አይ እስከ አስር ሺህ ብር እየተጫወትን ነው ለማግኘት ወይ ለማጣት ነው እየተጫወትን ያለ ነው። አንቺን ብትሆኚ customer ሆነሽ አሪፍ customer ነበርን። Best ተመችቶን አረድ የመጣ ነው። በገንዘብ ጉዳይ ደግሞ መጉላላት አንፈልግም። እኛም አሁን እሱን ትንሽ እሱን ስለምንግባባ አዲስ shop ከፍቶ ስለሆነ በቃ አይ እኛ ጀማችን እሱ ጋር እንቁረጥ፣ ምርጥ ነው፣ Best Bet ተመችቶን እየቆረጠን ነው።
እሺ ገባኛ ገባሽ በጣም አይደል?
ይቅርታ አሁን አዎ።
ነገ- አሁን አሁን የአንቺን ስም ንገሪኝና ነገም ትደውል ሌላ ሰው ያነሳና ሌላ አዲስ ምላሽ ነው የሚሰጠኝ።
በቃ እሺ እየሩስ በል ችግር የለውም እ፣ ያንተን ስም አልበል ለእነሱ እንድናሳውቅልህ እ፣
በቃ እየሩስ በልና ችግር የለውም ጠይቅ ነገ ሁለት ሰዓት ላይ ተኩል እንገባለን እኔ ለፋይናንሶች እ፣ inform እናደርግና ነገ አዎ በእናትሽ መጨረሻ በጣም ምላሽ- አንድ ሰ- አሁን የሳም በ- አንቺ እሱ እንኳን እኛ እንኳን ተይ፣ ቢያንስ shop ኡ እስከ አንዳንድ ቀን እኛ ራሱ የመቼ ቀን ነው ሰባት ሺህ ምናምን ብር ተሸጧል። እሱም balance አስገብቼ ነው ምናምን ብሎናል። ተረዳን አይደል? እኛ እሺ ብለን አይደል customer ሆነን እየተጫወትን ያለ ነው አዎ ያንተ ዘጠኝ ሺህ አስራ ዘጠኝ እና ሁለት ሺህ ብር ነው እንዴ አስራ ዘጠኝ እና አራት ሺህ አምስት መቶ ሆነ።
አዎ።
የሶስት አንድ አይነት ትኬት ተቀምጠን ስለቆረጥን የሁላችንም ነው፣ ጓደኛሞች ነን።
okay በቃ እሺ እሺ በቃ ይቅርታ በጣም ለፋይናንሶች ነገር ሪፖርት እናደርጋለን ያው መጨረሻ ምላሽ የሚሰጡበትን መንገድ እንፈልጋለን ችግር የለውም sorry እስካሁን ለተፈጠረው
ኧረ ይኸው ክ- ግን በእናትሽ እየሩስ አሁን ነገም ስደውል እንዲህ አይነት ምላሽ አልፈልግም። እኔ አሁን ከእናንተ መራቅን አልፈልግም፣ ግን እንድርቅ እያደረጋችሁኝ ነው።
አይ፣ በጣም ይቅርታ አይ ችግር የለም ይስተካከላል አባት።
እሱ ደግሞ ፋይናንስ እሱ ጋር ቆመን ሂዱ ተብለን እሱን ጠራ ነው agent ኣችሁን።
አዎ።
ይኸው ይኸው ፋይናንሱን ሲያወራ ሰምተናል።
እም፣ በቃ ችግር ግን የለውም ይሄ ሲና- እንደነዚህ አይነት እኛ አሁን ደስ ተመችቶን እየቆረጥን ነው። በቃ ተመችቶን ክፍያ እየከፈለን ነው በስርዓቱ። እኛም ስንፈልግ ክፍያ ሊፈጸምልን ይገባል።
አዎ ትክክል እሱ እውነት ነው እ፣ በቃ ችግር የለውም ነገ ነገ የምትጠብቀን ነው እ፣ እናሳውቃለን ነገ ይስተካከላል ችግር የለውም
ነገ ጠዋት ሶ- ሁለት ሰዓት ተኩል ስትገቢ ሁለት ሰዓት ደውልና የ- ተኩል ይገባል አዎ በቃ ደውልልሻለሁ። ኢየሩስ አደራሽን ባናች በጣም ተሰቃየን። አሁን ነገ ለመቁረጥ ራሱ ራሳችን tension ሆነን
ችግር የለም እሺ እሺ አባት እሺ እሺ
እሺ።
እሺ፣ እሺ